ይስጥልን።
ሄሎ ሄሎ hello hello፣ ሰላም እንዴት ዋልሽ?
እግዚአብሔር ይመስገን ሰላም።
እ፣ ትናንትና ደውላችሁልኝ ነበር በዚህ ስልክ
እሺ እ፣ order አድርጌ አልመጣልኝም ነበረ። ዛሬ አምስተኛ ቀን ምናምን፣ ትናንት ደግሞ ነገ ይመጣል ብላችሁ ነበር።
ዛሬ ይመጣል ተብሏል። ይመጣሉታል። ዛሬ ይመጣል ተብለው ከተደወለ ይመጣል በእርግጠኝነት።
በእርግጠኝነት ይመጣል። አዎ፣ ማታ ተደውሎለት ከሆነ
አዎ፣ ስሙ ማን ተደውሎ ነበር?
ዳንኤል ገላን ኮንዶሚኒየም።
አዎ አዎ፣ ዛሬ ይወጣሉታል።
ዛሬ ይመጣል for sure።
አ- አዎ ይመጣል።
okay፣ እሺ።
እሺ location ያሉን ይቀርባል። እሺ መድረን እናደርጋለን። ይቀርባል።